good evening ካፒታል ኤለን speaking። አልነገርኳትም። hello
ይሰማል?
አቤት።
ሰላም ነው።
እግዚአብሔር ይመስገን
ይህ የምን ድርጅት ነበር?
እ
የምን ድርጅት ነበር የደወሉት? ሰማንያ ካፒታል ስድስት ሆቴል አቤት።
ካፒታል ሆቴል ነው ይሄ።
ለምን ለ- ሎተሪ ነው?
ኧረ ካፒታል ሆቴል ነው
ለምን ነው አገልግሎት የሚጠቅም?
ሆቴል ነው አባቴ፣
እ ሆቴል ነው ይሄ።
ሆቴል አዎ ምግብ ቤት ማለት ነው።
አዎ አዎ፣ ይቅርታ
እሺ።